ጤና ይስጥልን ሚስተር ሀዩ ማን
ጮኸ እንዴት ነው ሄሎ
ወይ
እንደዚህ አይ ብዙ ሰዎችን ያው በእንግሊዝኛ ነው የማወራው አይ የሚደውል ዛሬ ለምን ከውጭ ሀገር ከውጭ ሀገር ያጋጥማል እንዴት ነሽ ይሰራል እየሰራ ነው ይሰራል አ ይሰራል እኔ ጋር ይሰራል ያው ደዋይ ነው የጠፋው እንጂ እኔ ጋር ይሰራል ችግር የለም በቃ። አይ ሰሎሜ ማሁን ደውላልኝ እ ምን አለች ደውሉልኝ አይሰማም ከዛ ጠርቶ ጠርቶ ይዘጋል ምናምን አለችኝ በ- አይ።
በራስሽ ሞክረሽ ባለው ስላት አዎ ሞክራለሁ ምናምን አለችኝ ይሰራል አልኩ- አለችኝ ከ- ይሰራል?
ከደዋዮቹ አዎ ከደዋዮቹ ኔትወርክ ነው ከደዋዮቹ የሚሆነው ነው።
ብያታል አዎ እኔ አሁን የሆነ ሰው ደውሎልኛል
okay
እንዴት ነሽ በእናትሽ አለሁልሽ እንዴት ነሽ አዳማ ይዘንባል በእናትህ
አረ ሙቀት ነው በእናትህ አይዘን
እግዚአብሔርን ሞቆኛል እኔ እንግዲህ
ያው አንተ አዲስ አበባ ሰው ስለሆንክ ነው ግን እየዘነበ ነበር አሉ ከትላንት ወዲያ ዛሬ ምንም ነገር የለም
እ፣ እና እንዴት ነሽ አለሁልሽ እሽማ ስትመጣ ማለት ነው እ።
የጨረቃ ቤት የሚደልጥ ፈልገናል እንደ ስልክ ቁጥር ምን ስልክ ቁጥር ይዘህ ነው የደላላ የደላላ ስልክ
እሺ እፈልጋለሁ
እሺ ይመችሽ እሺ ማዘርቻ